ጤናይስጥልኝ አሽቴ ለሊት ነኝ በኩል ምንመጡ
ትላንት በአሪፍ ቢ በኩል ትራንዛክሽን ፈጽም ብዬ ነበር እና
እሺ ካምፓኒ አልደረሰኝም ምናምን ነገር አለ።
እሺ የር- የድርጅቱን ስም ንገረኝ
እኔ እ፣ ማለት እኔ ኢንዲቪዥዋል ነኝ። ከዛ ከቴሌብር አካውንቴ ዲዳክት ተደርጎ በአሪፍ ቢ በኩል ኢንፊኒቲ ፓወርስ ምናምን ለሚባል ድርጅት ነበር የሚከፈል።
ኢንፊኒቲ ፖስ
ኢንፊኒቲ ፓወርስ መሰለኛል።
እሺ ደንበኛችን ሙሉ ስሞትን ውሰድ
እ፣ ቢኒያም ጥላሁን በላይ
ሲኒያም ጥላሁን በላይ እሺ በዚህ ቁጥር ነው የተመዘገቡት
በዚህ ቁጥር ነው የተመዘገብኩት፣ ያው በቴሌብር ማለት ነው።
በዚህኛው ቁጥር አዎ እሺ የድርጅቱ ስም ኢንፊኒቲ ፖስ ነው የሚባለው አዎ አዎ።
እሺ መቼ ነው ይህ ችግር የተፈጠረው
ትላንት ነው። ትላንት I think አመሻሽ ላይ አንድ ሰዓት አስራ ሁለት ሰዓት ምናምን
እሺ። አንድ የደንበኛችን መስመር ላይ ጠብቁ እሺ ደንበኛችን መስመር ላይ አሉ
አሉ አሉ።
እሺ ደንበኛችን ኢንፊኒቲ የ betting company ነው ወይስ ምን አይነት company እንደሆነ ቢያስረዱ
like የ solar company ነው የሆነ ኢንፊኒቲ ኢነርጂ ምናምን የሚባል branch አለው። እኔ እንጃ እርግጠኛ አይደለሁም።
እሺ።
ያንን ግን የ solar company ጋር መሰለኝ
እሺ እሺ የገንዘቡን መጠን ይንገሩኝ
የገንዘቡ አምስት መቶ ሀምሳ ብር አምስት መቶ ሀምሳ ብር ገቢን ያደረጉት ወይስ ወጪን ያደረጉት?
ገቢን ያደረግኩት ከቴሌ ብር ቀጥታ ወደ አሪፍ ፔይ ማለት ነው።
እሺ screenshot መላክ ይችላሉ ወደ ቴሌግራም ቻናላችን
አዎ፣ እችላለሁ አለኝ እ፣ እንትና ደረሰኝ ነው። እሺ ስልክ እንትን ቁጥር አለ።
ልስጦትና ወደ ቴሌግራም channel ኣችን screenshot ላኩልን
እሺ ነገር ስልክ ቁጥሩ ዘጠና ሁለት ዘጠና ሁለት አስራ ሶስት
ሀምሳ ሶስት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አንድ ሀምሳ አምስት ሀምሳ አምስት እሺ ዜሮ ዘጠኝ ዘጠና ሁለት አስራ አስራ ሶስት ሶስት ዜሮ አንድ ሀምሳ አምስት እሺ
በዚህ ቁጥር ይላኩልን ለሚመለከተው አካል እናስተላልፍሎታለን።
እሺ እሺ አምሳ እሺ ስለ ደወሉ እናመሰግናለን። ሌላ የምረዱት ነገር አለ?
አይ የለም ሌላ አመሰግናለሁ።
እሺ እሺ